You know? Hello?
የማይሰማው አቤት።
ችፕችፕ ነበር ውሎት።
እሺ። አቤት። ምን አቤት።
ይሰማዎታል?
አዎ ይሰማል። እንታዘዝ።
ከችፕ ነው የምደውልልዎት።
እሺ።
ችፕን እየተጠቀሙ ነው? ይቅርታ።
አዎ
እሺ። ብዙ ጊዜ በእርስዎ ስልክ ያው በደወልኩበት ስልክ order ብዙ በምክንያት ነበር ነካለን
ምን ሴት በዚህ ስልክ ሲያዙ ብዙ ጊዜ እና ሰው ሰው እያጡ ነው ወይስ በምን ምክንያት ነበር?
fail እንኳን አድርጎ አያውቅም። complain አድርጋለን እንጂ fail አድርጎ አያውቅም። የሚመጣው ያዘዝነው እያልሆነ ፌል ፌል አድርጎ ያደረገው አለ በዚህ
fail ያደረገ አንድ እ?
ብቻ ነው። fail ያደረገው አንዴ ብቻ ነው፣ በእኛ ስህተት ነው።
እሺ፣ ያ- ከዛ ከዛ በኋላ ግን የምናዘው መጥቶ አያውቅም። አሁን ተበሳጭተን ትተነዋል ጭራሽ።
እ፣ ምን እ፣ አሁን የቀረ ነበረ ያልመጣ አይ የምናዘው አይነትና የሚመጣው አይነት quality ው ይለያያል። እ? quality ው ነው የሚለያየው። ወደ መጀመሪያው ቆንጆ ነበር።
okay quality ነው። እሺ እሱን እናስተካክላለን። እሺ እሺ።
ብናስተካክል